ጤና ይስጥልኝ BGI ኢትዮጵያ የደነኝ ዋኩ ምንድን ነው?
draft machine ተበላሽቶብኝ ነው።
BGI ID ውን ይነግሩኛል።
ሰላሳ ሶስት ሰላሳ ሰባት ጠዋት ደውዬ ነበር እስካሁን አልመጡም።
አሀ ጠዋት ደውለው ነበር።
አዎ እሺ፣ በዚህ ስልክ ቁጥር ነበር ያስመዘገቡት ጠዋት? ላይ?
አዎ አዎ።
እሺ መስመር ላይ ጠብቁኝ አንድ ጊዜ ልይልዎት።
እሺ
እሺ የተመዘገበውን አይቼዋለሁ። እ የጥገና ክፍሎች እየመጡ ነው። ምናልባት መንገድ መዘጋጋት ይሆናል ወይም ደግሞ ወረፋ ሊሆን ይችላል እንጂ ተልኳል። እሺ እሺ፣ ሌላ ምረዳውት ነገር አለ?
የለም። አመሰግናለሁ።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ በኋላ አስቀምጡ። መልካም ቀን።